ሄሎ
ሄሎ ብራዘር
ሀሚድ ነኝ።
going to Spain uh, የቤስት ቤት
አዎ፣ አዎ፣
ሺ ሰባት መቶ ብር ነበረውና እሺ።
ሺ ሰባት ቦይንት ነበረ ታውቃለህ።
ፖይንት አዎ።
እሺ። ከዛስ ወና መቼ ነው የሚለቀቅልኝ?
በ- በየወሩ ነው አይደል የሚለቀቀው? የስማርት ሶፍት tournament ሲኖር leader board ላይ አለ። እዛ ላይ ብዙ አዎ፣ የመጀመሪያ ብዙ ወር point የመጀመሪያ ወር ላይ ነበረ። አሁን ሁለተኛ ወር ውስጥ ነው እስካሁን ድረስ ያለው ምንም እንትን አልተባለልኝም። ኦልሞስት spin ይቀመጣል።
ስፒን ይሰጥህና ታሽከረክረው point ይሰጣል አይደል ራሱ
አዎ፣ የሰጠ የሰጠበት point ሲሰጥህ screenshot ካለህ እሱን ላክልን። በሱ check እናደርግልሃለን። እሺ።
በ- በ- በዚህ ልላክልህ።
አዎ በቴሌግራም በቴሌግራም ላክልን።
አይ አይ አሁን ልክላለሁ። አንተ ደግሞ መልስ ይሰጠኛል።
እሺ እሺ እሺ እሺ።
ብዙ